ሄሎ ሄሎ፣ ይሰማል?
ይሰማል። ሰላም ጤና ይስጥልኝ።
ስፖርት ነው መደርደዋል።
ከህሉ ስፖርት ነው አይደለ? ከህሉ ስፖርት ድርጅት ነው አይደል?
አዎ፣
እና ከ- እንትን ሁሉ እንትን በ- በ- እንትን የ- የቀመር ብር በ- በልጬ ወደ ቴሌ ብር ትራንስፈር አደረግኩት።
አልገባም።
አል- አልደረሰልኝ።
እሺ፣ transaction history ውስጥ ይግቡና እ?
transaction history የሚል አለ።
አ የ transaction transaction history የሚል አለ። እሱ ላይ successful የሚል ያገኛሉ፣ ያስተላለፉበትን እሱን እሺ።
screenshot አድርገው ቴሌግራም ላይ ላኩልን
እሺ አይ transfer ያደረግኩት ነው እ?
transfer ያደረግኩት ነው።
እሺ
ያ ያው ዘ- ቴሌግራም ላይ እንትን ምልክልሽ እኮ transfer ያደረግኩት ነው ወይስ አዎ፣ የ- transfer ያደረጉበትን screenshot አድርገው ይላኩልን።
እሺ ችግር የለውም። እሱን አረግልሻለሁ በቴሌግራም በዚህ አይደለ በቴሌግራም ምልክልሽ በዚህ አይደለም፣ ጥያቄ ምልክቱ ጋር አለ ቴሌግራማችን
ቴሌግራም የ- የእናንተ ቴሌግራም በ- በዚህ ስልክ ነው አይደለ?
website ኣችን ላይ የቴሌግራ የጥያቄ ምልክት አለ። እዛ ጋር ያገኙታል ቴሌግራማችንን።
አይደል?
አዎ እሺ ችግር የለውም። እንደዛ አረጋለሁ።